Hello ሰላም ነው?
ሰላም ጤና ይስጥልን ቤት ቤት
ልኬ ነበር deposit አድርጌ
እ deposit አድርጌ አሁንም ቴሌግራም ላይ ልኬልሽ ነበር።
እሺ ም- ስምክን ማን ልበል?
ያሬድ
ያሬድ አዎ፣
ያሬድ ማን ነው?
ጀንበሬ
የቴሌግራም ስምም እንደዛ ነው?
ያሮል ነው የሚለው ወይ ያሮል ወይም ደግሞ ያሬድ ነው የሚለው።
እሺ ይሄ አንድ ሺህ ብሩ ነው?
አዎ
እሺ በከምን ላይ ነበር ያደረከው deposit?
BOA ካርድ
እሺ ይሄ ነው የአቢሲኒያ ቁጥርክ?
አይ ዜሮ ዘጠኝ ሰላሳ አራት እዛው ላይ ልኬያለሁ።
እኮ መጨረሻው 26 እሱ ነው የአቢሲኒያ account ክ?
አዎ አዎ እሺ በቃ ለቻፓዎች አሳውቅላለሁ። እሺ እ ለቻፓ አሳውቅላለሁ። እሺ ትንሽ ታገሰን።
deposit አይሆንም። ልክ እንደዚህ ሁለት ቀን ሶስት ቀን ሊፈጅ ነው።
አይ አይደለም፣ አሁን አሳውቅላቸውና text ኡ ስለሚያስፈልገን ነበር እሱን እንልክላቸዋለን። ይገባላል። ትንሽ ብቻ ጠብቀን።
እሺ
እሺ መልካም ቀን።
እሺ እሺ